Hello አቤት
ከቫሞስ ወደ ቴሌ ብር ብር ልኬ
እሺ የቫሞስ ውድድሮች ወደ እኛ ብዙዎቹ እየመጡ አይደለም ስለዛ ቫሞስ ነው ያዋሯቸው እሺ
እሺ እናንተ ምንድን ነው ይሄ ቻፓ ነው
እ ቻፓ ቻፓ ነው አዎ አ፣ እና በቻፓ እኮ ነው እንትን ያደረኩት አዎ ቫሞስ ነው ያዋራቸው እሺ ወደ እኛ እየመጣ አይደለም ስልካቸውን ልንገርህ አዎ ይሄ ነው ዜሮ ዘጠኝ ሰባ አራት
አ- አ- ሰባ አራት አይደለም ሀያ ሁለት ነው አይ የእነሱን ስልክ ልንገርህ እነሱን አዋራቸው እሺ እሺ ከእነሱ የቫሞስን ንገርኝ እስኪ ሰባ አራት ሰባ አራት ሰላሳ አራት
ሰባ አራት ሰላሳ አራት አርባ አራት አርባ አራት አርባ አራት አርባ ስልክ ቁጥር ነው አዎ የኔ ቫሞሶች ነው እሺ እሺ እሺ እናመሰግናለን